ሄሎ ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ዮሐንስ ኖት?
አዎ
Okay። ዛሬ ያልመጣ product አለኝ ብለው አሳውቀው ነበር እና product ውስጥ ምንድን ነበር?
ሽንኩርት መልኬ በሚባል ስም የተመዘገበ Okay፣ አንተ አለ?
መልቲ ኤልፎራ ሽንኩርት አዎ አጠቃላይ አንተ ሀ- አጠቃላይ 53 ውሃ- ኪሎ ቆይ በቃ አንድ ላይ እ?
53 አጠቃላይ አ- 53 ሀምሳ ኪሎ።
አዎ አዎ ኦኬ፣ እሺ ነገ መቀበል ይችላሉ?
አዎ፣ ሄዶ እሺ።
ያዘዝንበት ቦታ ኦኬ፣ የት አካባቢ ነው ሎኬ?
ድልበት እግድ የሚመጣሉት አንተ አለ እ፣ የሚመጣሉት ድልበት ሎኬሽን ድልበት እግድ ቸርችል ጋር አዎ ቸርች ልገ እሺ፣ እሺ። ይመጣሉታል። መልካም ምሽት። እሺ።
እሺ አንድ ሊትሮ